ጤና ይስጥልን ደንበኛችን ሄሎ ሄሎ፣ ጤና ይስጥልን
አብሮ ይስጥልን።
ጤና ይስጥልን ሄሎ ቪዛ
ሄሎ
ጤና ይስጥልን ደንበኛችን መስመር ላይ ነዎት?
አይሰማም? ይሰማል?
ይሰማል።
አዎ፣ የሆነ ማስታወቂያ ላይ አግኝቼ ነበር የደወልኩት።
እሺ ደንበኛችን ምን አይነት የጉዞ መረጃ እንንገረዎት?
የውጭ የሳውዲ መረጃ